ሄሎ
ሰላም ነው?
ሞ እግዚአብሔር ይመስገን።
ሚልካ ነው።
አዎ አዎ፣ ለካ ነው።
እሺ የምደውለው ከዊ ፕላስ ነው። ከዊ ፕላስ ፕላስ ኤሌክትሮኒክስ።
ዊ ፕላስ ሶሉሽን የሚባል ድርጅት ኦኬ እሺ፣ እን- የደው- እና ከዛ አፑ አንድ አፕ ዴቨሎፕ አድርጓል እና እዛ አፕ ውስጥ እ፣ ከተለያዩ ከአርባ በላይ የሚሆኑ ሰርቪሶች አሉት እና አንደኛው የእናንተ አይነት ሲሆን እዛ ላይ እ፣ በነፃ ነው ምዝገባው። ተመዝግባችሁ promote እንድታደርጉና እንድትገበያዩበት ማለት ነው።
ያው እንደ Jiji አይነት ማለት ነው።
አ እንደሱ አይነት okay። ስራ ጀምሯል።
አይ አሁን ላይ ምዝገባ ላይ ነው። በቅርቡ ይጀምራል።
በነፃ ነው የምንመዘገበው።
አ ምዝገባው በነፃ ነው። link ልኬልህ እዛ app ላይ እንድትመዘገብ ነበር እሺ፣ እመዘገባለሁ።
ልላክልህ።
አዎ፣ ላኪ።
እሺ አመሰግናለሁ።
እሺ፣ አመሰግናለሁ።